ጀግናው ናት ሆይ ናና ጀግናው ናት አሆይ ጀግናዬ አሆይ ጀግናዬ በሪ ፈራና እጉድ ባቢኛ ጆሮውን በላው ያይት ቀበኛ ውረድ እንውረድ ተባባሉና አስደበደቡት አፋፍ ቆሙና ይወለድና እንከፍ እንከፉ ጋን ይሸከማል ከነ ድፍድፉ ሆይናና ጀግናውና ሆይናና ጀግናውና አሆይ ጀግናዬ አሆይ ጀግናዬ የመሪ ወዳጅ ታስታውቃለች አፋፍ ላይ ቆማ ተውሽሽ ትላለች የጎበዝ ወዳጅ ታስታውቃለች እመሃል ገብታ ተውበል ትላለች ኦሆይ የጎበዝ ወዳጅ ታስታውቃለች እመሃል ገብታ በለው ትላለች በለው በለው በለው በለው በለው በለው በለው በለው በለው በለው በለው በለው በለው በለው በለው በለው ጀግናውና ሆይ ናና ጀግናውና አሆይ ጀግናዬ አሆይ ጀግናዬ ሰው እርገጥ እርገጥ እርገጥ ዳንኪራ እነ ቄሱ ልጅ እነ ደብተራ ሰው እርገጥ እርገጥ እርገጥ በግርህ እሳትም አይደል የሚፈጅ ሆይ ናና ጀግናውና ሆይ ናና ጀግናውና አሆይ ጀግናዬ አሆይ ጀግናዬ የፈሪ ወዳጅ ታስታውቃለች አፋፍ ላይ ቆማ ተውሽሽ ትላለች የጎበዝ ወዳጅ ታስታውቃለች እመሃል ገብታ ተውበል ትላለች ኦሆይ የጎበዝ ወዳጅ ታስታውቃለች እመሃል ገብታ በለው ትላለች በለው በለው በለው በለው በለው በለው በለው በለው በለው በለው በለው በለው